ሄሎ ጤና ይስጥልን።
አብሮ ይስጥልን።
ማታ ዊዝሩ አድርግቼ ነበረ።
ምን አሉኝ ደንበኛችን?
ማታ ዊዝሩ አድርግቼ ነበረ እና ላዊት አልወጣልኝም።
ዳታ ምን ብዬ ነበር?
ዊዝሩ ዊዝሩ አድርግቼ ነበር። ማታ ማታ
ምን አሉ?
ዊዝሩ አድርግቼ ነበረ ብር ዊዝድሮ አድርግቼ ነበር።
አ ምን
ብር ነው።
ይቅርታ ደንበኛችን፣ እኛ የጉዞ መረጃ ነው የምንሰጠው።
እሺ እሺ ይቅርታ።
ተሳስተዋል። ይቅርታ እሺ